ሄሎ ሄሎ፣ አቤት ዮሴፍ አቤት እንደምን አረፈድክ?
ሰላም አረፈዳችሁ?
ለእግዚአብሔር ምስጋና ሰላም ነው።
አለን፣ አለን።
ነበር የምደውልልህ።
እሺ እ፣ የ shop ኣችሁ የት አካባቢ እንደሆነ ትነግረኛለህ? ባሌ ጎባ ውስጥ ባሌ ጎባ ልማት ባንክ የሚባለው ልማት ባንክ ጋር።
አ አ እሺ፣ እሺ ዮሴፍ አመሰግናለሁ። እሺ አንዴ ልጠይቅሽ ከዛ እኔም ሌላ ከተስፋዬ ጋር አውርተን ነበረ ባለፈው ደውዬለት እህ፣ እዛው እኔው አቅራቢያ ጋር ሌላ shop ተከፍቶ ነበረ እሺ፣ የ- የ- እንትን የስፖርት ማለት ነው እሺ፣ እና ነግሬው ነበረ ያለውን ነገር ለእሱ ማለት ነው እህ፣ እና ቲኬት ቆርጠህ ፎቶ አንሳና ላክልኝ ምናምን ብሎኝ አንስቼ ልኬለን ነበርና እሺ።
che- check እናደርጋለን መልሰን እናሳውቃለን ብለውኝ እየጠበቅኩ ነበረ።
በቃ ጄ ዮሴፍ ባሌ ጎባ፣ ይሄ የዳግም የሚባለው cashier ነው የተባለው። እስቲ እሺ፣ ወይ ተስፍሽ እንዲደውልልን ልን- እንን- እንነግረዋለን። እሺ ዮሴፍ ዞሮ እሺ ዞሮ አይ እሱ ስለሆነ የያዘው አ እሱ እንዲደውልልክ እስቲ እናድርግ።
እሺ አደራ ግን ተከታተይልኛማ።
እሺ፣ እሺ፣ ችግር የለውም ዮሴፍ።
እሺ እሺ እሺ።